ሰላም ጤና ይስጥልኝ።
እንዴት ነሽ? አብረሽ ሰላም
ጤና ይስጥልኝ።
ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን። አባት ምን ልርዳዎት?
ዶልፊን አይቼ ነበርና ቴክኒክ
ዶልፊን?
አዎ አዎ አለን። ሁለት ሺህ ስድስት ነው ሰባት አለን።
ሁለት ሺ ስድስት ነው ያየሁት። ስንት ነው የሚባለው?
ምን አሉኝ አባት?
ሁለት ሺ ስድስት አይቼዋለሁ እና ስንት ነው የሚባለው?
ሁለት ነጥብ ስድስት ሁለት ነው- እ?
ሁለት ነጥብ ስድስት ሁለት ነጥብ ስድስት አዎ ባንክ ስንት እንትን ትላላችሁ?
ባንክ ይወጣሉታል።
ስንት ነው የሚወጣው ባንክ?
እስከ አንድ ሚሊዮን ይወጣሉታል።
እስኪ እና አስተያየት ነው ይሄን ነው አድራሻት ፓስተር ፓስተር branch አችን ነው ያለ መስቀል ፍላወርና ፓስተር ነው ያለን። ፓስተር branch አችን ላይ ነው ያለ።
okay መኪናው እሺ።
ፓስተር ነው ያለው አዎ
እ፣ አለሽ ዛሬ
አዎ አለን። መምጣት ይችላሉ።
እሺ እሺ